ሄሎ
ሄሎ ሰላም ጤና ይስጥልን። ቴሌቪዥን ሄሎ
ወይ እየሰማው ነው ድምፆት ይግ- ይርቋል።
እ፣ ይሰማል አይደለ?
እሺ
የቴሌዊን እ፣ አገልግሎት ለማቋረጥ ነበረ።
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉና ስድስት ቁጥር ላይ ለማቋረጥ የሚል አለ።
OK።
እሺ ኮከብ ዘጠኝ ኮከብ ዘጠኝ ሰማንያ አምስት መሰላል
ኮከብ ዘጠኝ ሰማንያ አምስት መሰላለች።
አዎ እሺ
ደንቅ አመሰግናለሁ።
ምንም አይደለም